ሀሎ ጤና ይስጥልኝ።
ሀሎ፣ አቤት ቅዱስ ቦጋለ ሱፐር ማርኬት ነው።
አቤት እ ቅዱስ ቦጋለ ሱፐር ማርኬት አ ከአሪፍ ፔይ ነበር የምደውለው ደንበኛችን።
እ ከአሪፍ ፔይ ከአሪፍ ያው ደንበኛችን ስሞታን ሊያዝ ስሞታም አለበት እ ስሞታን ሊያዝ
ሞታን ሊያዝ አ የእርሱን ስም አለበት ምንድን ነው አልገባኝም።
POS machine ኣችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር ደንበኛችን። POS machine እኔ አሁን ግ- ስራ ላይ ነኝ። ይቅርታ
እሺ፣ ሌላ ላናገረው የምችለው ሰው አለ?
እ እ ሌላ ላናገረው የምችለው ሰው አለ?
ሌላ ስልሳ አንድ ሀያ ሶስት ሀያ ሶስት ዜሮ ዘጠኝ አርባ ዘጠኝ እዛ ደውዬላት እሺ፣ ደንበኛችን እናመሰግናለን። መልካም ቀን